ይሰማል?
አዎ፣ ይሰማል።
አዎ አሁን ደውዬልሽ ነበርና እንደዛ የለም። እሺ ስህተት ነው። በ- ምናልባት በእኛ ስም እንደዛ እያደረጉ ይሆናል እና ስህተት ነው። እንደዛ እኛ እናደርግም ብለዋል።
አምስት አስራ አንድ ነው ግን እ?
አምስት አስራ አንድ በሚለው ነው እኔ የደወልኩኝ።
አዎ ልክ ነው። እሱ ራሱን አሁን የደወልኩሎት የመጣሎት በመስመር ስልክ ነው አይደል?
አዎ አን- ሁለት አሁን አይነት የደወል- ስለሆነ ነው እና እ፣
እንትን እዛው ላይ ነው አሁን ስልሳ አምስት አስራ አንድ መልሰው ቢደውሉልኝ እኔን ያገኙኛል እዛው ላይ። ነገር ግን ቲክቶክ ላይ ነው አየሁት ያሉት አይደል?
አዎ አዎ ስህተት ነው። እንደዚህ አሁን በስ- በሌሎች ስሞች እንደዚህ የሚያደርጉ ስላሉ ሰዎች እንዳይጭበረበሩ አዎ።
ስህተት መሆኑን ልንገሩት ብዬ ነው።
እሺ፣ እሺ አመሰግናለሁ።
ለሌሎችም እንደዚህ ከ- ከጠየቁት ይንገሩ እባክዎ።
እሺ፣ እሺ፣ በስማችን እንትን እንዳይሉ እሺ፣ እሺ፣ አመሰግናለሁ።